Hello አቤት ሄርሜላ ነኝ። ምን ነበር?
ሰላም ነህ ሄርሜላ? ልዑል ነበር driver።
እሺ ልዑል ካሴ ሳይክል ሲስተካከል ደውለህ ተናገር፣ ከ suspend እናነሳለን ተብያ ነበር። ንገሪልኝ።
እሺ ልዑል ማን?
ልዑል ካሴ ካሳይ። እሺ እሺ። ለማን ነው የምነግርልህ?
ለቅድስት ነበረች እንደዚህ ያለችኝ ትችለኝ።
እሺ እነግርልሃለሁ። እሺ እስቲ ቢሮ ተናገሪና ኦንላይን አታሳውቂኝም?
እሺ መልሼ አሳውቅሃለሁ። ወይ አስፈልገው ቆይ
እሺ አዳ ባልዘገው ይቀላል።
Hello ልዑል አቤት
የመቼ ነው? ትናንትና ነው ያለችህ?
ትናንትና ሳይሆን ከትናንትና ወዲያ ሮብ ዕለት ሮብ ዕለት ሮብ ዕለት እና አሳልክ ነው አይደል? አሁን አ እሺ እነግራታለሁ።
እሺ
እሺ
አመሰግናለሁ።